ለማሪ ባባ
ሁሉ ደህና ናችሁ?
እግዚአብሔር ይመስገን።
እንትን አባዱላ ሁለት ሺህ ሰባት እናንተ ጋር ነው መሰለኝ ያለ እ
እና ዋጋውን አውቄ ለመምጣት ነበር። ቦታው የት ቦታ እንደሆነ ላ- አላወኩትም ማለት ነው።
ፓስተር አደባባይ ፊት ለፊት እንገኛለን።
አ
ሶስት ነጥብ ሶስት ሶስት ሚሊዮን ሶስት መቶ ሺህ ብር ሶስት ሚሊዮን ሶስት መቶ ሺህ እ እሺ፣ በቃ እሺ፣
ድርድር ይኖረናል።
እሺ፣ ችግር የለም። በቃ ቦታውን ካሁን ነው ይመጣል።